ሄሎ ሄሎ ሄሎ፣ አቤት።
ሰላም
ሰላም ነው። በዚህ ስልክ ጥቅል ጎመን ይዤ እሺ፣ ብር ተመላሽ ሆኗል ሊ- እንዲመለስልሽ ብለውኝ ነበረ።
እሺ፣ ሌላ ሰው ስለከፈለ የእሷን ስልክ ቁጥር ሰጥቼ ነበረ። አሁን አልገባልኝም አለችኝ።
okay። ምናልባት ወደ እርስዎ ገብቶ እንደሆነ ቴሌብር ይጠቀማሉ እንዴ?
የኔ የለኝም የለኝም የለውም?
ስለሌለኝ ነው እኮ በእሷ የላኩት።
okay፣ እሺ፣ እሺ። አንዴ ይሰጡኛል? ይቅርታ፣ የእሷን ስልክ
ዜሮ ዘጠኝ ሀያ ሶስት ሀያ ሶስት ሀምሳ አንድ ሀምሳ አንድ ሀምሳ ስምንት ሀምሳ ስምንት ሰላሳ ስምንት ሰላሳ ስምንት የስንት ኪሎ ነበር? ይቅርታ፣ በምስራቅ በሚለው ነው።
ስንኪ ፀሐይ በሚል ፀሐይ በሚል ነው የተላከው። አዎ ፀሐይ በሚል okay፣ አምስት ኪሎ አርባ አምስት ብር አይደል?
አዎ እሺ፣ ቴሌብር አለሽ አይደል? በዚህ በሀያ ሶስት ቤት አ- አ- አዎ በአያስኩ ስልክ አለ።
በቃ። እሺ፣ አሁን አስልክልሻለሁ። እሺ፣ እሺ፣ እሺ፣ አመሰግናለሁ።
እሺ። መልካም ቀን